ጤና ይስጥልኝ ወደ ሳፖርት ነው ማቆም ምወደው እንትን attach አድርጌ ነበር ቴሌግራም ላይ አሁን ደውዬ ነበር እና
እሺ
ምንድን ነው wallet ኡን attach አድርግ ብላችሁኝ attach አድርጌያለሁ
እሺ አንድ ጊዜ ቆይ ልላት እሺ ስልኩ የለም
insufficient balance የሚለው ግን አይታየኝም እዚህ ላይ ያወጣሉትን
እንትን ነው ማለት screenshot ላደርግ ሞክሬ ነበር አንድ ሺህ ብር አዝዤ እ ቶሎ ስላጠፋብኝ ነው ዝም ብዬ ግን ያዘዝኩበትን ልኬያለሁ አንድ ሺህ ብር ያዘዝኩበትን
እሺ logout login ያደርጉና ይሞክሩት እናስተላልፍልዎታለን
okay ልጠብቅ እዛው ዝም ብዬ እንደዛ አድርጌ logout login አድርገው እስቲ ይሞክሩትና ካልሰራሉት እ መልሼ ልደውል በዚህኛው ስልክ ነው የሚጠቀሙት አ
የሁሉ ስፖርት ስልኮቴ ነው አዎ በቃ ሌላ ስልክ የለኝም
እሺ ጠይቅ ይሎታል አዎ
እሺ